ወይኔ እኔ ግን ከወዲህ ካናገሩን በኋላ rate አድርጉን ምናምን ይሉ የለ እዘጋ ነበር እያስጠላኝ ከወዲህ hello ብሩክ ወይ ብሩክ እንዴት ነህ?
አሉ እግዚአብሔር ይመስገን።
እሺ ማክሴው እኮ አንድ ሰዓት አልፎታል። ቀደም ብለህ ለምን አላሳውቅም?
አሳውቀ ነበር ኔትወርኩ እንትኑን እኔ ያሳወቅኩትን አሳውቅ ያለው ቤት ጊዜ ሲቀጥ ኔትወርኩ እንትን አላደረገም ነበር። አሁን ሲሰጡኝ ነው እንትን ያልኩት።
እም፣ አይ ሀምሳ አምስት ሰባ ስድስት ብለህ ያሳወቅኩ እኮ ከአራት ደቂቃ በፊት ነው።
ነው እኮ አሁን ያሳውኩ ይሰ ውስጥ እኔ ምግቡን አሁን ብዬ ከዛ በፊት ነበር አላደረሱም ብዬ ያሳወቅኩት። ከዛ ሚሴጁ አልገባም ነበር።
እሺ እንግዲህ ያው እሺ በቃ ጥሩ
እሺ ልጅ እየሰራው ነው።
እሺ እሺ ስራ እሺ